ጤና ይስጥልን ማሪፍ አባ
ጤና ይስጥልኝ።
አብሮ ይስጥልን አባት።
ቲክቶክ ላይ አይቼ ነበር ላንድ ክሩዘር B zero zero የለጠፈ
ላንድ ክሩዘር ሁለት ሺህ አምስት
እኮ one five black ኡን ነው። እሺ በፍተሻ ከወጣ አምስት ነጥብ አምስት ፍተሻ ወጥቶ ድርድር ይኖረናል
እሺ
አለን። እሱ ነው
እሺ የት ነው የት አካባቢ ናቸው?
እኛ መስቀል ፍላወርና ፓስተር እንገኛለን።
ጥሩ ሲመጡ ይደውሉልን።
ጥሩ እሺ አምስት ነጥብ አምስት አ- አምስት ሚሊዮን አምስት መቶ ፍተሻ ወጥቶ
ጥሩ እሺ ፍተሻ ሲመለስ ድርድር አለን።
ጥሩ እሺ እሺ እሺ ቻው።